መጠጥ ውስጥ ነው።
ሄሎ መጠጥ ውስጥ ነው።
ቺፕ ቺፕ ዴሊቨሪ ወጥቶ ነበረ እና እሺ
ስልኬ ለአንድ መጀመሪያ ለይት ሁለተኛ ላነሳ ስል ተዘጋ ውጭ ስለሆንኩኝ እባክሽን መልሼ ስደውልላቸው እሺ ዝግ ሆነ። ተለዋጭ ስልክ ካላቸው ይዘውት እንዳይመለሱ ሀያ ሁለት እሺ። በዚህ ስልክ ቁጥር ነው ደረ ያደረጉት?
አዎ አዎ
እሺ ሀያ ሁለት አካባቢ
ሀያ ሁለት ነው location።
አዎ ስንት ቤት ስልክ ነው የተደወለለው? ዜሮ ሁለት ቤት ነው።
እ መጨረሻ ሰባ ዘጠኝ ሰባት የበዛበት እሺ አንድ ስልክ እሺ ልንገሮት። ዜሮ እሺ ዘጠኝ ዜሮ ሁለት ሀያ አንዴ ዘጠኝ ዜሮ ሁለት ሀምሳ ሁለት
እ ስልሳ ሁለት ሰባ አምስት እ ሰባ አምስት ሰላሳ አንድ
ሰላሳ አንድ
እሺ አሉላ ይባላል። ይደውሉለት።
እስቲ አንቺ ዝጊው እንዳይዘጋ እንዳይ